ሪፈንዱ የመቼ ነው? ማለባሳ ሪፈንድ በአስራ አንድ ልካለች። የለም ሪፈንድ ሄሎ፣ ሰላም ጤና ይስጥልን። ከችፕችፕ ነበር የምደውሉት። ጤና ነው? የቀረ ፕሮዳክት እንዳለ አሳውቀው ነበር። ምን ነበር ፕሮዳክቱ?
ደርሶኛል ዛሬ
ዛሬ ደረሱት?
አዎ።
እሺ፣ መልካም ምሽት፣ እናመሰግናለን። እሺ